ጤና ቴሌቪዥን ይስጥልኝ። እባክዎ ማየት የትኛው መረጃ ልስጥዎ?
ያ ጤና ይስጥልኝ።
አብሮ ይስጥልን።
እሺ፣ ምን ልስጥዎት?
እ የምን መረጃ ልስጥዎት?
እ በአማርኛ
Hello፣ አይሰማም?
ይሰማል።
እሺ፣ ይሰማል። የምን ሀገር መረጃ ፈለጉ?
እ ያ በኢትዮጵያ
ሄሎ፣
ሌላም የኢትዮጵያ ሀገር እሺ፣ የኢትዮጵያ ሀገር ወዴት ነው መሄድ የፈለጉት?